ኒጎ እሱ አዎ እሱን ይመልስልኝ አቤት ጢስ አይሰማህም እንዴ አዎ አይሰማም አዎ ground ውስጥ ሆነሽ አይደል እንዴ እዛ አይደ ground ስለሆንኩኝ አይደለም እንጂ ስልኩ ራሱ ነው እንጂ እኔ የምልህ እ በ IP ው ማለት ነው IP ው ማለት ምንም እንዳትለኝ በእንትኑ ማለት ነው አይደለ CMD ላይ check በምናደርገው አዎ ስንት ማለት ነው ስንት ስንት ስንት አይፒው
አስር ሀያ ሶስት ስምንት ከዛ ሁለት መቶ
እሺ
ከዛ በእሱ ከፈክ በቃ ሳየው አይመጣም እ ስሙን ምናምን ይሄ ቀኑን እ ሰዓቱን ምናምን እንትን ብሎታል ምን
የለውም ከሌለ ከዛው ከሰብሲቲው ጋር ሳነጻጽረው ያኛው አለ ይሄ የለውም
ስለ ምንድን ነው የምታወሪኝ ጥቅስ አትቀላቅይኝ እንጂ ምንድን ነው የምታወሪኝ ምንም አልቀላቀልኩም ላስረዳህ እኮ ነው እሺ የትኛውን ነው የምትይኝ
ካብዛውና የክፍለ ከተማው እኮ እሺ ባይፊው ገባሽ እና ምንድን ነው እንትን የለውም ሰዓት የለውም ምናምን የምትይኝ
ሳ- ቼክ ሳረጋው እኮ ነው የምልህ ብዙታል የራስ ካሜራ ምናምን አብዝቶታል የለውም ያለሁትን እኮ ነው የምነግርህ
NVR ውስጥ ነው የገባሽው አይደለም በ IP ው ነው የገባሁት እሺ አዎ ከዛ ስና ታዲያ ምንድን ነው ምን አየሽ ምን አየሽ እሺ እኮ አልከፈተልሽም ከፍቶልኛል በቃ ግን ምንም እንትን live ምናምን አላመጣልኝም
ካሜሮቹ የሉም ኦንላይን የሆኑ የሉም ካሜራዎች
ይላል ግን
አ- ኦፍላይን
ኦንላይን
ካሜራዎቹ ኦንላይን ናቸው አይደል እና ታዲያ ምን አለ ያልመጣልሽ ታዲያ